ሄሎ፣ ጤና ይስጥልኝ።
ሰላም ነው
ሰላም Donkey Tube ነው የምንረዳዎት?
እ Donkey Tube ነው የደወሉት። የምንረዳዎት?
የራሴን የህይወት ታሪክ ለማካፈል ነበረ። እንዴት ነው የማገኛችሁ?
እሺ፣ አንድ ሰው ህይወት ላይ ለመመዝገብ ነው።
እ የአንድ ሰው ህይወት ላይ ታሪኮችን ለማጋራት ነው የፈለጉት።
አ
እሺ፣ አሁን ለመዝግቦትና አረጋጭ
እሺ እሺ፣ ማን ልበል ስሞትን?
ሀቢብ ሀቢብ አበራ አ- አዜብ አ አዜብ አበራ ነው ያሉኝ።
አ
እሺ፣ ስልክ ቁጥሮት የሚገኙ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ስድስት እሺ
ሀያ ዘጠኝ ሀያ ዘጠኝ አስራ ዘጠኝ አስራ ዘጠኝ ስልሳ አንድ
የት አካባቢ ነው አድራሻዎት?
አዳማ ነው።
አዳማ።
አ
እሺ ስልክ ቁጥሩ 0936 29 1961 ነው ያሉኝ።
አዎ
እሺ